Hello
አቤት ሰላም ጤና ይስጥልን።
ሰላም ነሽ? አልታወቀማ እንግዲህ እኔ የ deposit ብር በቴሌግራም- በቴሌግራም የላኩሽ እ መልስ አላገኘሁትም። ምነው
እንትን ስለበዛብን ነው ይቅርታ። እሺ manually ስለሆነ እየሰሩ ያሉት ለዛ ነው። የቴሌግራም ስምህ ማን ነው?
እ- የ- የቴሌግራም ስሙ መሐመድ አማን ሼታ ነው። በይ መሐመድ አማን ሼታ።
መሐመድ ነው የሚለው?
አዎ መሐመድ መሐመድ ማን ነው?
እሺ እዛ ላይ አንዴ Hi ብልህ ላክልኝና ድጋሚ እንዲ ልን- እ?
ሀዲ ያለው ባለ እኔ ማለት እንኳን ብር ነው የምትመልሽ፣ ወደ መጀመሪያ ነው የምትመልሽ።
ወ- አይ ወደ ቤት ቤት account ነው የሚያስገቡልክ። እኛ ሳይሆን ቻፓ ላይ ስለሆነ የተያዘው እሺ ቻፓዎች ነው። እኛ ለቻፓዎች እናሳውቅና እም፣ ቻፓ የሚያስገቡልክና ማናሊ ስለሆነ ነው።
ወደ አካውንት አካውንት ወደ ዲፖ አካውንት ዲፖስ ዲፖስ ላይ ነው የሚገባው ወይ ወደ አካውንት ወደ ቤት ቤት አካውንት ነው የሚገባው ኦኬ። ማች አ- አሁን ይጠቀም።
እ አዎ እየላክላቸው ነውና ትንሽ ጠብቁ። ስለበዛባቸው ነው። እሺ አባ ስለ